Hello ሰላም ጤና ይስጥልኝ Best Bet
ትላንትና ስደውል እኮ አይ- ስልካቸው አይነሳም።
እ ትላንት ማታ ስደውል ስልካቸው አይነሳም እሺ ስንት-
እና የሆነ virtual በልቼ ነበረ
እሺ
እና ብሩን አለ- account ኤ አላስገባልኝ።
እሺ win ያደረክበት አለ አይደለ አዎ እ፣ እሱን screenshot አድርገህ ቴሌግራም ላይ ላክልን ልክ- ልኬላችኋለሁ።
እሺ የቴሌግራም ስም ማን ነው
ሚኪያስ ሚኪያስ አዎ
ሚኪያስ ማ
አይ በእንትን ሚኪ ብሎ ብቻ ነው ያለው።
ሚኪ
አዎ
እሺ ሚኪ እስቲ ድጋሚ ላክልን
ልኬልሽ ከዛ ልደውልልሽ።
አዎ እሺ እሺ